Hello
ሄሎ ጤና ሄሎ
ሄሎ አቤት።
ሰላም ከችፕችፕ ነው የደወልኩት።
እሺ።
ኮምፕሌነቱን ግሩፕ ላይ አይቼ ነበረ እና ምንድን ነበር ይቅርታ?
አዎ ትናንትና የሚገርምህ ገጥሞኝ አያውቅም። እኔም በእኛ ነኝ፣ ግን ትናንትና አምስት አዎ።
ኪሎ ሲማሽ የነበረ ግማሹ ይሆናል ይነዳ እንትን ያ አብረው ገርም ጓደኞች ቱነ ያዝ ነው ግን እነሱ ደግሞ አምስት ኪሎ የታዘዘው ታላይ በቃ ብትን ያለ ያለው ስቅጥቅ ያለ የስተ በቃ ሶስት ኪሎ የሆነ ና የሆነ የመጣውና አስተያየት መስጥ ብዬ ነው።
okay፣ በጣም ይቅርታችን እናስተካክላለን። complaint ኡን አስገባሉታለሁ።
እሺ እሺ እሺ፣ እሺ።